በኩል
ሰላም ዋላችሁ።
እግዚአብሔር ይመስገን።
አደን እንትን ባለፈው ኳስ ሰርቼ ነበርና withdraw ማለት ነው እሺ መቶ ብር ቆርጦ አልመለሰልኝም ማለት ወደ ቴሌብር transfer አሉ ነው እሺ transaction history ውስጥ ይግቡና ያስተላለፉበት አስተላልፌያለሁ እዛ እንትን ቴሌግራም ላይ አስተላልፌያለሁ እኮ እሱ ላይ እዛው ይጠብቋ
እ ምን ሳምንት ሙሉ ለመቶ ብር
ሳምንት ሆነው ከላኩ አዎ ሳምንት ሳምንት ሊሆነው ነው አንዱ ከሁለት ቀን በኋላ ቴሌግራም ላይ አዎ ማን ልበል ስሞትን
የእኔ ቁጥሬ ልኬላችኋለሁ
የ user name ኡን የእንትኑ የቴሌግራም ስሞትን ይንገሪ
የእኔ እንትን ነው ውስብስብ ስለሆነ ጽሁፉ በምን ልላክልሽ spelling ኡን ይንገሩኛ
የአማርኛ ሻ
እ
የአማርኛ ሻ ነው ብዙ አይነት ጽሁፍ ስለሆነ ብዬ ነው ለዛ ነው እኮ hi ብለው የላኩሽ አሁን እሺ እሺ